ደርሶ ጤናስትን ደንበኛችን መስመር ላይ ኖት? ጤና ይስጥልኝ። ያለ ቪዛ አለ። ምን አይነት ጉዞ መረጃ ልስጦ? ይቅርታ ደንበኛችን ድምጾት ትንሽ ይርቃል። ድምጾት መጨመር ይችላሉ? እሺ፣ መልስ መደወል ይችላሉ። ቴሌቪዥን ስለደወልን እናመሰግናለን። መልካም ቀን።